ጤና ይስጥልኝ አሪፍ ነኝ ማለት የባኮም ልርዳዎት?
አይ ልኬልሻለሁ ብዬ ነው አርፌውን ይሁን ልከሽልኝ ነበር።
እሺ ማን በሚል ነው ያናገሩን ያስመዘገቡት?
ደነቀው ካሳ
እሺ ደንበኛችን የእርስዎ እየተሰራ ነው ተስተካክሎ እንዳለቀ እናሳውቆታለን። ትንሽ ይታገሱን እና እሺ ቴክስ ይገባልኛል?
አዎ ይገባሉታል። የሚገባው ወደ betting account ኦት ነው ብሩ እ
ወደ ቴሌ ብሩ አይደለም የሚመለሰው።
ኦ፣ ወደ ነበረው
ምን አሉኝ?
አ፣ ወደ ባሞሱ ነው አዎ ወደ ይቻላል።
አዎ ወደ betting account ኦት ወደ ባሞስ ነው የሚገባው።
እሺ፣ ተስተካክሎ እንዳለቀ ግን እናሳውቆታለን።
እሺ።
እሺ መልካም ምሽት።